ጤና ይስጥልኝ ቬጋስ አቤት እሺ ከ BeU ነበር በ order ነበር ሰማንያ ዘጠኝ አስራ ስምንት ዘጠና ዘጠኝ የተቀበላችሁት order ምን ያህል ይቆያል?
አይቆይም። በቃ እየሰጠን ነው እያሸግን። አምስት ደቂቃ ነው የቆየው።
እሺ እሺ እሺ